ሄሎ ጤና ይስጥልኝ። ቃል ኪዳን ከቤት ምን ልርዳው?
ጤና ይስጥልን።
አብሮ ሰላም ይስጥልኝ። ምን ልርዳው?
ኬክ
ምን አሉኝ?
አንድ ኬክ ነው
እሺ ይንገሩኝ፣ ካሸር ኮዱን።
ኤን አንድ ጨዋታ ታሸነፈ። ሁሉም አሸነፉ። ግን አይን ሉቶና ብሮቶን ብሮሙስ በርንማውዝ ብሮሙስ
እሺ አራት ሺ ይቅርታ ሀያ አራት ሰዓት ሲሞላው ይታረምልዎታል።
ራስ ራስ ሲሞላ አዎ ጨዋታው ከተካሄደ ሀያ አራት ሰዓት ሲሞላው ይታረማል። የተራዘመ ጨዋታ ስለሆነ
post ነው ባ- ጨዋታው post ሆነ።
እኮ ሀያ አራት ሰዓት ይጠበቅና ከተጫወቱ ውጤቱ ይገባል። በሀያ አራት ሰዓት ውስጥ ካልተጫወቱ ግን ይታረማል፣ void ይሆናል።
እሺ
እሺ መልካም ቀን።
መልካም እሺ